No, she better.
Алло. Алло. ሄሎ ሄሎ፣
አቤት።
ሰላም ነው? ግሩም ቀን።
እግዚአብሔር ይመስገን።
ካሻር ላኩልኝ ብለህ ነበር፣ ሪሴት አድርጋችሁ ላኩልኝ ብለህ።
አ- እንትን እኮ ነው ሪሴት ፈልጌ ነው። ውቤ አዎ፣ የትኛውን?
ውቤ ሰማንያ ስድስት እና አዎ፣ ሰማንያ ስድስት እና መቶ አርባ የሚለው አዎ እኮ የካሸር አንድ ነው፣ ካሸር ሁለት ነው። ስንት ካሸር ነው ያላችሁ?
አንድ አንድ ካቸርሽ አንድ ካሸር አንድ ነው ያለው።
እሺ ኦኬ፣ እሺ፣ እሱን ነበር የጠየኩት እኮ።
ካሸ ስቲ አልገባኝም እና እ፣ እሺ እሺ፣ እሺ፣ ችግር አሁን የለውም።
ትልቅ በጣም አንድ አንድ ስለቆየብኝ ልላክልህ፣ የሁለቱንም ካሸር አንድ አንድ፣ የሁለቱንም እሺ ላ ችግር የለም ሁለት ሁለት ታርግም ችግር የለም ለጊዜያዊ ማለት ነው። ቶሎ ላኪልኝ በጥቆየብኝ